ሰላም ቤት ቤት
ሄሎ እንደምን አደርሽ?
እግዚአብሔር ይመስገን።
ሙዚቃ ሸርኮድ ልንገርሽ እና ንገሪ እሺ
አስራ አንድ ሀምሳ
እሺ አስራ አንድ አስራ አንድ ዘጠና ሁለት
እሺ
ተነዋች ወር
አንድ postponed የሆነ ጨዋታ አለ እና ሀያ አራት ሰዓት መጠበቅ አለብሽ። ሌላው አልፎልሃል።
ሀያ አራት ሰዓት መጠበቅ አለብኝ።
አዎ
እሺ እሺ፣ ለደወልክ እናመሰግናለን። መልካም ቀን።
እሺ እናት ደውላለች።